hello hello፣ ጤና ይስጥልኝ። ሰላም ነው?
ጤና ይስጥልኝ። ሰላም
ኤዶም ዘሪሁን ነው cosmetic።
አዎ አዎ።
እሺ፣ የምደውለው ከ We Plus Solution ድርጅት ነው።
okay ከ We Plus Solution እሺ እ፣ ድር- Plus አዎ። ድርጅቱ እሺ።
እ፣ በውስጡ የተለያየ service የሚይዙ ነው። አንድ app develop አድርገው ነው እና እዛ ውስጥ የተለያየ ከሀምሳ በላይ የሆኑ service ኦች አሉ። አንደኛው ደግሞ የ cosmetic ቤቶች ነው እና እዛ እሺ።
ውስጥ እንድትመዘገቡ ነበረ። ምንም ክፍያ የለውም። online shopping ማለት ነው። እዛ ከ customer ጋር እንድትገናኙ የሚያደርግ app ነው እና እዛ ላይ ፈቃደኛ ከሆናችሁ እንድትመዘገቡ ነበር።
ምንድን ነው ለመመዝገብ የሚያስፈልገው?
app ውስጥ link ልኬልሽ፣ ከዛ app ውስጥ እ፣ ሁሉን information ከሞላችሁ በኋላ እዛ ላይ እንድትመዘገቡ ነበረ።
እሺ ላኪልኝ፣ ችግር የለም። አሁን ግን ስራ ላይ ስለሆንኩ ማታ ነው የምሞላው information ኡ።
ችግር የለውም። link ኡን በዚህ ልክልሻለሁ። ሞልተሽ register ማድረግ ነው።
እሺ፣ እንዴት ነው ግን ያገኘሽ እ፣ TikTok ላይ ነው እንዴ?
አ፣ እሺ፣ አመሰግናለሁ። መልካም ቀን።
ችግር የለም።